ስለሚደስት ብራንች ላይ እኮ የምንልከው በስለም ያልታረመ ትኬት ነበረ ማ ያልተለቀቀ።
እሺ ቼክ አደርግልዎታለሁ። አንዴ ጌስት ትኬት ነምበሩን ይንገሩኝ።
አስራ አራት ዜሮ ዜሮ ቆይ አንዴ መስመር ላይ እንዲጠብቁኝ። እሺ አሁን ንገሩኝ።
አስራ አራት ዜሮ ዜሮ አስራ አራት ዜሮ ዜሮ ዜሮ ዘጠኝ ሰባ ዘጠኝ ዜሮ ዘጠኝ ሰላሳ ዘጠኝ አይደለም ሰባ ዘጠኝ ሰባ ዘጠኝ አስራ አራት ዜሮ ዜሮ ዜሮ ዘጠኝ ሰባ ዘጠኝ እሺ አንዴ መስመር ላይ ጠብቁኝ፣ check ላድርግሎት። እሺ አሁን ሪሎድ አድርጌሎታለሁ፣ አርሜሎታለሁ፣ መጣሎት።
እሺ